ጤና ይስጥልኝ ቤት ቤት ረዴት ነው የምንረዳው?
ጤና ይስጥልኝ። ትኬት ለማስመለስ ነበር ለአንድ ወጥቶብኝ
እ
ትኬት ለማስመለስ ነበር ለአንድ ወጣብኝ ለአንድ ወጣብኝ
እሺ ካሸር ኮድ አንገረኝ።
እ እሺ ካሸር ኮድ
እሺ ኤ ሰባ ስምንት
ይሄ ሰባ ስምንት አርባ ስምንት አርባ ስምንት ኤ A F F F F B
B
F B
F B ዘጠኝ ዜሮ ሁለት ዘጠኝ ዜሮ ሁለት ED
E D
D
ሰባ ሶስት ሰማንያ
ሰባ ሶስት ሰማንያ እ ቴሌግራም ላይ ትልክልናል። አላገኘሁትም። ጌታ ይዱ ረዥም ስለሆነ
ቴሌግራም ላይ አዎ ቴሌግራም ግን አልጠቀምም። በሰው ልካ ችግር የለም። በሰው ልካ ችግር የለውም።